ሄሎ ሄሎ ሰላም ጤና ይስጥልኝ Best Bet ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
ያለ- ሰላም ነው። ቦነስ ነበር ያለቀቅልኝ። ተሰሪና አስራ ሶስት እሺ ሀምሳ አምስት ዘጠና ሁለት ሰባ ሁለት አስራ ሁለት አስራ ሶስት አስራ ሶስት ሀምሳ አምስት ዘጠና ሁለት ሰባ ሁለት
የመቼ እንትን ነው? የመቼ መቼ ነበር የተቆረጠው ትኬት?
አይ ተጓዥ ነው የሰራ ነው እኛ ተጓዥ ነው እኛ የሰራ ነው በሀያ ሰባት አለ በሀያ ሰባት አዎ።
lost ነው። እሺ አባቴ lost ነው እንዴ?
አዎ፣ አዎ።
okay እሺ፣ እሺ፣ መልካም thank you